ሰላም ባንክ አገልግሎት ሄሎ
ሄሎ አቤት
እ እ ሰው ታሞብኝ የነበረ ጎረቤት ናቸውና እየተጫጫፉ ነው እና እነሱ መደወል ስላልቻሉ ነው።
እነሱ መደወል አልቻሉም
አ የት አካባቢ ኖት
እም እ እዚህ ፒያሳ አካባቢ ነው።
ፒያሳ ምኑ ጋ
ፒያሳ መ- መታጠፊያ አለ አይደለ? ይሄ ቲማቲም ምናምን የሚሸጡበት ይኸውልዎት የኔ ወንድም or የኔ እህት ም- አሁን ማድረግ ያለቦት ተለቅ ያለ ሰው አጠገቦ ካለ ትክክለኛ ቦታውን የሚያውቅ ያስረዳኝ አገናኙኝ
እሺ ቆይ መልሼ እደውላለሁ አንዴ